ነው?
አረ ምንም ብር ማስገባት አልቻልንም። ቴሌ ብር እየመለሰብኝ ነው ወደ account ለማስገባት
ምን ወደ ቤት ቤት account እየመለስ አ ወደ ቤት ለማስገባት ምንም እስካሁን እምቢ አለኝ። አዎ
እስቲ check ላድርግልክ። ቤት ቤት አረ check ቁጥር አድርጊልኝ በእናትሽ።
withdraw ነው አይደል? withdraw ስታደርግ አይ withdraw ሳረግ ለማስገባት ነው እንጂ deposit።
deposit ለማድረግ አዎ።
እሺ እስቲ check ላድርግልክ።
እስቲ check አድርጊልኝ በእናትሽ።
በሳንቲም ፔይ ነው የምት- የሞከርከው?
አ በሳንቲም ፔይ
እሺ ጠብቀኝ። እሺ እሺ
ሌላ
ወይ አምስት መቶ አድርገን የሞከርከው አ
ከ account ክ ምንም አልቆረጠም?
ምንም አልገባም ቤት አልቆረጠም።
ቤት አዎ አ
ያ እኮ ነፍቷል እኮ ሰላሳ ነፍቷል።
በቻፓ ነው እንዴ ሁሉንም የሞከርከው?
አረ በሳንቲም ፔይ ነበር መጀመሪያ የሞከርኩት።
ቴሌ ብር ነው ስትጠቀመው?
አ በዚህ ስልክ ነው ቴሌ ብር የምጠቀመው። አዎ
ሲቢኢ ትጠቀማለህ?
ሲቢኢ ብር አልጠቀምም፣ የለኝም።
ምናልባት connection ይሁን እስቲ ደግመህ ትሞክረዋለህ እንጂ ይሰራል።
ድጋሜ ልሞክረው ፖዚቲ አዎ refresh ከጠዋት አድርገውና ጀምሮ እኮ ነው በሞክር በሞክር ኳስ ልገምት በቃ እምቢ አለኝ። ለዛ ተራርጬ ነው የደወልኩት።
ምንም ጽሁፍ አያመጣልህም አይደል?
አ ምንም አያመጣም። በቃ ፊልድ የሚል ብቻ ነው የሚመጣው።
በዚህ ኮድ ሳምንት ብዙ ሞልቼ።
አድርገሃል። ብዙ እ?
አድርገሃል? በዚህ ሳምንት እ?
ብዙ ዲፖዚት አድርገሃል?
ዲፖዚት አራው በጣም
እስቲ ቆይ አንዴ ጠብቀኝ።
እሺ
አንግል ገጨው፣ እኔንም አንግል ገጨኝ። ይዣት ዛሬ ዛሬ ያንተ ትላንትና አንግል ገጨው ናት እ? አዎ። ሻቢ ደግሞ የኔ ዛሬ ዛሬ እና ደወለ ላገኘው እሱ በኋላ ላይ ካገኘሁት ያው እጨቃጨቃለሁ። እ? አይደለም፣ የእሱ አይደለም። ወላሂ የእሱ አይደለም። በሶስት ምራበት ይኸውልህ ቴዲ ቄሮ በላበት። ምን አለ ነው? ከዛ በነጋታው በነጋታው ደግሞ ሌላ አዲስ አበባ የገበያ ማዕከል ነው። በላ ራሱ ወይ ስም ቼንጅ ስም ቼንጅ አይደለም ወላሂ በላ እየተከራከርኩ ነው። አዎ አይዛለ ልብላሽ ይበል ተናገር ሄሎ ወይና አዎ እ፣ ማክሲመም እና ሚኒመም ብሎ የሚያመጣልህ ስንት ነው?
እ እ?
maximum እና minimum ይኸው በቃ ልብላ እ ብሎ የሚጽፍልክ የለም?
አረ ምንም አልጻፈልኝም፣ ግን ኮድ ሞላው። ኮድ ሞልቼ ኮዴን አስገባው ቴሌ ብሬ።
በነጋታው መቶ ቁጥር ራሱ ከዛ ቆረጠ ብዬ ስጠብቅ አይቆርጥም። እዛው failed ነው የሚለው ለካ።
በስንት ቁጥር እስቲ ወይ screenshot አድርገህ ትልክልናለህ?
እ ምን ላድርገው?
maximum እና minimum ብሎ የሚመጣልህ አይደል?
ምንም አልመጣልኝም።
ምንድን ነው ቅዳሜ አ? ትናንት እ? አርባ ከዛ ሐሙስ ዕለት የበላው እንትና ቴዲ ቄሮ ነው የበላው።
የሚለው ድረስ hello ሮባ ወይማ
maximum እና minimum ብሎ የሚመጣልህ አይደል?
እስቲ ልሞክረው ነው እሱን አዎ፣ ወይ screenshot አድርገህ ላክልኝ ቴሌግራም ላይ።
ቴሌግራም ላይ ላክልሽ በዚህ አዎ አዎ።
እሺ እሺ በዚህ ሰዓት ዜሮ ሶስት ቤት ነው አታውቀውም?
በዜሮ ሶስት ቤት አዎ፣ አውቀዋለሁ አውቀዋለሁ።
ላይ ታክሲ ላይ እሺ እሺ ኢብራሂም ሞታ ነው